जी hello
ወይ hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕችፕ ነበር የምንደውልዎት።
እሺ
እ፣ መብራት ፓፓያ order አድርጋን ነበር እና እሱ member ነበሩ
አዎ እና ስልክ እያነሳችልን አይደለም። driver ደርሶ እርሱ ማግኘት ይችላሉ መብራትን?
አዎ እ፣ አይ አገኘኋቸው። ስልኩ ሹፌሮቹ ደውለውልኝ ነበር በእኔ ስልክ በቃ አካባቢውን ተቀብለዋል።
ነግሬያቸዋለሁ። አይ ገና እነሱ ወደ አስራ ስምንት ነን አሉ።
እሺ፣ ወደ አጠና ሰራ እንዲመጡ ነግሬያቸዋለሁ።
ስለዚህ እርስዎ መረከብ ይችላሉ።
እችላለሁ። አዎ የሚያስፈልግ ነገር የለም አይደል? እሷ አዎ፣ ስትመጣም ትንሽ ኮድ ነው። ኮድ አደርግላቸዋለሁ ግን ያስፈልጋል።
እኮ ኮዱ ስትመጣ ማለት መላክ አትችልም።
አይ እኔ እርስዎ በ- እረከባለሁ።
እኮ ወይም እርስዎ ማግኘት ከቻሉ ለእርስዎ ትላክሎት ኮዱን
እሷ church ስለሄደች አሁን ስልኳን አጥፍታለች መሰለኝ።
በቃ። ስለዚህ ችግር የለውም እርስዎ መረከብ ከቻሉ።
እኔ ከ- እረከባለሁ።
እሺ፣ እሺ፣ እሺ እሺ እሺ። መልካም ቀን። እናመሰግናለን።
አሜን። እሺ